hello ጤና ይስጥልኝ። ቤስት ቤት ነው። ምን ልርዳዎ?
አዎ የሆነ ብር ወደ ቴሌ ብር አድርጊቼ እሺ፣
አልገባልኝም እና account ኡን አድርጊቼ አልገባልኝም እኮ በዚህ ስልክ ቁጥር ነው የሚጠቀሙት ቤስት ቤት?
አ ስንት ብር ነው ያደረጉት?
እን የሆነ ቦታው ሀምሳ
እሺ፣ የሆነ ቦታም አርባ
መቶ ሀምሳ ምን እ መቶ ሀምሳ ምን
አይ ሞ- የሆነ አርባ እና የሆነ ሀምሳ ነው የመቼ ነው?
የዛሬ ጠዋት
እሺ፣ አንዴ መስመር ላይ ጠብቁኝ።
እስቲ እዩ እሺ፣ አንዴ አ- ጠብቁኝ መስመር ላይ hello አ፣ ወዬ
እሺ ወደ account ኡ ይመለስና
አ።
አስር አስር እያደረጉ ያወጡት
ኧረ እንዳታስመልሱ እዛው የሆነ እዛው አድርግልኝ እ እኔ አሁን confirm confirm ነው አለኝ እኮ እኮ ይሄ ብዙ ብር ነው በጣም ይሄ process ላይ ይቆያል። ስለዚህ መለስና
እንዴት ያስቆያል እኮ እ እንዴት ይቆያል
እኮ ይቆያል። አስር አስር ያድርጉትና confirmation ሲጠይቆት ይደውሉልኝና confirm አደርግሎታለሁ።
እም በ- በአስራ ስሩ አዎ ኧረ ይሄ ሁሉ የሀምሳው። የሀምሳውን እንደዛ ያድርጉት። ያኛው ወደ account ነው አይደለ?
አ እኮ እሱን confirm ላድርግሎት።
የወደ account ኡ ነው confirm የምታደርገው ወይም ያምጣው አዎ አይ ወደ እም።
account የላኩትን
እና ያኛው ወደ account አስገብላለዋ ወን confirm አድርግልኛ እኮ እሺ፣ ወይ ሀያ ሀያ ያድርጉት። ብዙ ብር እኮ ነው። ለዛ ነው ወይ ሀያ ሀያ አዎ።
አድርገው ይሞክሩት።
ያ በሀምሳውን አዎ ይሄኛውንም በ- እንደዛ ያድርጉትና አንድ ላይ confirm ላድርግሎት።
እሺ ሀምሳውን አስመልስና በሀያ ይሄኛውንም ይሄ አርባውንም ሀያ ሀያ ያድርጉት።
ይሄ አርባ አይሆንማ እኮ ሀያ ሀያ ያድርጉትና ድጋሚ ማ አኮ ዘጠናውን ሙሉ አስመል ታስመልሳለህ ወደ account አዎ አዎ
በሀያ ሀያ ላድርገው አዎ አዎ።
እሺ እሺ መልካም ቀን።